ሄሎ ሰላም ጤና ይስጥልን።
ሀሎ ሰላም ጤና ይስጥልን።
ልኝ information ለመጠየቅ ነበረ።
okay ማን ልበል? ከየት ነው?
ከዚሁ ከአዲስ አበባ ነው።
ማን ልበል? ስሞትን
እኔ ናፍቆት እባላለሁ።
ናፍቆትማ
ናፍቆት በለጠ።
አዲስ አበባ አካባቢ የት አካባቢ ነው የሚደውሉልን?
አዲሱ ገበያ አካባቢ
okay ስልክ ቁጥሮት ይሄኛው ነው
አዎ፣
አስራ ሁለት አስራ ሶስት ሰማንያ ሰማንያ አርባ ሰባት አዎ።
okay እሺ እ ኦንላይን ነው መማር የሚፈልጉት ወይስ በአካል ነው?
ኦንላይን ነው መማር የምፈልገው ግን ምን ያህል percent ኡ ሰላሳ አራት percent ቅናሽ አለው የሚለውን ነገር ሰምቼ አዎ ማስታወቂያውን ምን ላይ ነው ያዩት?
ወደ ምን ያህል እ አሁን ነው ያየሁትኝ እ ራሱ እሸቱ የሰራው ማስታወቂያ ነው።
ቲክቶክ ላይ። እሺ አዎ።
እ ኮርሱ የሶስት ወር ኮርስ ነው።
እሺ እ የሶስት ወር ኮርስ ነው። በአካልም በኦንላይንም ነው የምንሰጠው። በአካል ከሆነ በሳምንት ሶስት ቀን አያት ተስፎ ሲኒማ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ባለው እ ነው የሚሰጠው።
ምሽት ማለት ነው እስከ አስራ እስከ አንድ ሰዓት ተኩል ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል በሳምንት ሶስት ቀን። ኦንላይን ከሆነ ደግሞ እ እ ሶስት ቀን እ link ይላክሎታል። አንድ ቀን ደግሞ እሺ።
ከኮሜዲያን እሸቱ ጋር Zoom meeting ይኖሮታል። ያልገባውት ነገር ካለ ማወቅ የሚፈልጉት ነገር ያው ይጠይቁታል ማለት ነው።
አሀ እሺ payment ኡ እንዴት ነው ማለት ነው?
እ ሰላሳ አራት percent በሀያ credit hour ነው እ አንዱ እሺ።
credit hour ሶስት መቶ I mean ሰባት መቶ ሀምሳ ነው እ ግን እስከ ሀያ ነገ credit ስድስት ሰዓት hour- ድረስ ብቻ ሀያ discount credit አለው።
hour ነው? ሀያ እስከ credit ነገ hour ነው?
እ አዎ እስከ ነገ ስድስት ሰዓት ብቻ discount አለው ሰላሳ አራት percent በአምስት መቶ ብር ማለት ነው አስር ሺህ ብር ብቻ ለሶስት ወር ኮርስ
አሀ ስለዚህ እንዴ discount ሳይደረግ ስንት ሆኖ ነው ማለት አስራ አስር ሺህ አምስት ብር ሺህ በላይ ነበር? አዎ፣ okay እሺ እማዬ።
ምን ላይ ነው መማር የሚፈልጉት ኦንላይን ወይስ physical?
እ ኦንላይን ላይ ነው ግን ያው ወስኜ ነው የምነግርሽ የሄድኩት። እሺ እማዬ።
እሺ
እሺ አመሰግናለሁ ስለሰጠሽኝ information።
እሺ
እሺ ሰላም ጊዜ